ሄሎ ሰላም ሰላም
እድሜ ይስጥልን።
እንዴት ነው ለፈሚላ ነው ሄሎ
ሰላም እ?
ይሰማኛል አንድ አብረት እ አ አጀንዳ በበት አጀንዳ በመስጠት ጅራውትን አጀንዳ አላው ቀርጽብሱ ማለት ነው።
እሺ
ለለም ያደርግልን እንደ እ እዚህ ዶክተር ወደ ሽሮ ሜዳ አሜሪካ ኤምባሲ ነው ወደ ሽሮ ሜዳ አካል መጥቶ እሺ ሄድ- ይሰማኛል አዎ ይሰማል።
አዎ አዎ
ሄሎ ይሰማል ይሰማል ይሰማል ሄሎ
አዎ አሜሪካ ሄሎ።
ኤምባሲ ጎን ነው።
አ፣ አቤት አቤት፣ እሺ።
ወደ ሜዳ አሜሪካ ኤምባሲ ጎን ነው መምጣት ይችላሉ። ካለበለዚያ ደግሞ በኢሜይልም ማድረግ ይችላሉ።
እሺ እሺ አመሰግናለሁ እሺ
እሺ፣ እናመሰግናለን። መልካም ጊዜ እሺ